hello እሺ ውጤት ላካችሁልኝ እንዴት ነው?
ይቅርታ የምን ውጤት ነበረ?
የትላንትና እዛ አስመርምረን ነበረ። ኤምአርአይ
ኤምአርአይ ምልክት እኛ ጋር አይደለም። ስልክ ቁጥር ልስጦት?
እ
ይህን ጥያቄ የሚጠይቁበትን ስልክ ቁጥር ልስጦት?
የጥያቄውን ምን- ምን ቁጥር እንካስኪ
hello hello የ MRI ቁጥር ልስጣቸው ጻፉ።
እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት እሺ ሰማንያ ዘጠኝ እ
በዚህ ቁጥር ደውለው ሰማንያ ስምንት ሰማንያ እ እ አል- አልሰማሁሽም እንደገና ድገሚልኝ
ሄለው ሄሎ።
ዜሮ ዘጠኝ ሰማንያ ስምንት
እ ሰማንያ ስድስት
እሺ ሰማንያ ሰባት
እ ሰማንያ ዘጠኝ
እሺ እሺ በዚህ ደውለው communicate ያድርጓቸው።
እሺ